ያልኩትን ሳጣው ተስፋ ሲወሰድ ግራ አይገባኝም አርካንተ መንገድ አርካንተ መንገድ አርካንተ መንገድ አርካንተ መንገድ አርካንተ መንገድ ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ለእኔ መልካም ምንም ባይኖር እንኳን አንተ ስላለኸኝ ማግኘት ቢሆን ማጣት ከፍቅር እንዳይለየኝ የቱስ ይበጀኛል ካንተ ሌላው ለኔ የምትወደኝ ጌታ በቂነ ለነፍሴ በቂነ ለነፍሴ በቂነ ለነፍሴ በቂነ ለነፍሴ በቂነ ለነፍሴ ሕይወቴ ያስዋብከው ሁሌ ለእኔ የምታስበው ኑሮዬ ማረፊያዬ ክፉዬን የማትወደው ሕይወቴ ያስዋብከው ሁሌ ለእኔ የምታስበው ጥላዬ ማረፊያዬ ክፉዬን የማትወደው አልሄድም ሌላ ጋ ሕይወትን ፍለጋ ለእኔ መልካም ነህ ረክቻለሁ ባንተ በሰ